ይስጥልን። ሄሎ ቪዛ ለምን አይንግባኮት? ምን አይነት የጉዞ መረጃ ልስጥዎት?
የታይላንድ ኤምባሲ ስልክ ፈልጌ ነው።
ታይላንድ ኤምባሲ ስልክ።
አዎ፣ እና አካባቢ አድራሽ እሺ፣ አንዴ ደንበኛችን መስመር ላይ ጠብቁን።
ዝጌልኝ
ደንበኛችን መስመር ላይ ነዎት? ጤና ይስጥልኝ።
hello hello።
እሺ ቁጥሩን ልንገሮት። እሺ ደንበኞችን እሺ
ቁጥሩን ልንገሮት ያዙ።
እሺ ዜሮ አንድ አንድ አንድ ዜሮ አንድ አንድ እሺ አርባ ስድስት አርባ ስድስት ስልሳ እ እ አርባ ስልሳ ስድስት ስልሳ ስልሳ እሺ
ዘጠና ስምንት ሁለት ዘጠና ስምንት ሁለት እሺ፣ አድራሻቸው እሺ።
ደግሞ አድራሻቸው ንፋስ እ? እ?
ስልክ አካባቢ እ፣ ሊባኖስ ህንጻ ላይ።
okay እሺ እሺ thank እሺ እሺ አመሰግናለሁ እሺ እሺ፣ hello ቪዛ ስለደወልን እናመሰግናለን። መልካም ምሽት።
እሺ እሺ thank እሺ